በቅዱሳን ክብር ታጅቦ በመላእክት ግርማው ተውቦ ይመጣል ጌታ ሊወስደን እንባን ካይናችን ሊያብስልን እንባን ካይናችን ሊያብስልን ይመጣል ኢየሱስ ይመጣል እነሆ በደጅ ቀርቧል ይመጣል ኢየሱስ ይመጣል እነሆ በደጅ ቀርቧል መክረዝህን ሙላው ዘይት ነቅተህ ጠብቀው ቀን ሌሊት መክረዝህን ሙላው ዘይት ነቅተህ ጠብቀው ቀን ሌሊት መከራ ችግር ፈተና አይኖርም ትግል ከራስ ጋራ ያበቃል ኑሮ የዚህ ዓለም ከጌታ ጋር ስኖር ዘላለም ከጌታ ጋር ስኖር ዘላለም ይመጣል ኢየሱስ ይመጣል እነሆ በደጅ ቀርቧል ይመጣል ኢየሱስ ይመጣል እነሆ በደጅ ቀርቧል መክረዝህን ሙላው ዘይት ነቅተህ ጠብቀው ቀን ሌሊት መክረዝህን ሙላው ዘይት ነቅተህ ጠብቀው ቀን ሌሊት ነጩን ልብስ ለብሰን በጌታ ፊት ስንዘምር አብረን ከመላእክት የሞተልን ያንን ፍቅር መድን ፊት ለፊት እናያለን ባይናችን ፊት ለፊት እናያለን ባይናችን ያቺ ቀን የተለየች ከቀን ምናይበት አስደናቂ ክብርን ኢየሩሳሌም ማረፊያ ውብ አገር ለቅዱሳን መኖሪያ በፍቅር ለቅዱሳን መኖሪያ በፍቅር ወንድሜ ጠብቀው ተስፋህን እንዳትለው እህቴ ጠብቂው ተስፋሽን እንዳትይው ኢየሱስ ግን ይመጣል ሊወስደን ኢየሱስ ግን ይመጣል ሊወስደን ወንድሜ ጠብቀው ተስፋህን እንዳትለው እህቴ ጠብቂው ተስፋሽን እንዳትይው ኢየሱስ ግን ይመጣል ሊወስደን ኢየሱስ ግን ይመጣል ሊወስደን እንግዶች ነን መጻተኞች ለዚህ ምድር ያልተገባን ኢየሱስ ግን ይመጣል ሊወስደን እንግዶች ነን መጻተኞች ለዚህ ምድር ያልተገባን ኢየሱስ ግን ይመጣል